በ order ነበር ሰማንያ ዘጠኝ ዘጠና ሶስት ሰማንያ no ሰማንያ ዘጠና ሶስት ሰማንያ
የኔን አድገንልኝ እንዴ! በጣም ጫጫታ ነው።
እሺ በ order ነበር ዘጠና ሶስት ሰባ አንድ combo with lasagna አንድ አዛችሁ ነበር order
ዘጠና ሶስት ሰባ አንድ መቶ አንድ ነው መጀመሪያው መቶ አንድ ዘጠና ሶስት ሰባ አንድ ሳዛችሁናል order
በጣም ይቅርታ፣ በጣም ይቅርታ። ምንም የተሰማኝ አይደለም።
እሺ አሁን ሳይሰማ
እሺ አሁን ይሰማል ደህና።
እሺ ዘጠና ሶስት ሰባ አንድ ኦርደር ታዛችሁናል ወይ ቼክ ለማድረግ ኦኬ ቼክ ለማድረግ ወሰደ ጎላዛኝ ወስዷል ወስዷል።
ቴንክ ዩ